Hello? Hello?
Hello Hello
Hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ አቤት ከየት ነበር? ብሔራዊ ምክክር ኮሚሽን
እ፣ እኔ እዚሁ ከአዲስ አበባ
እሺ፣ ምን ነበር?
እ፣ ስለ ሀገራዊ ምክክር የሚል እ፣ ወረቀቱንና ጽሑፉን አይቼ ከዛ ነው ይህንን ስልክ ነጻ መስመር ነው የሚባለው አቤት።
የደወሉ አቤት
አቤት ድምፅህን ትንሽ ከፍ አድርጉት።
እ፣ ያለሁበት ስራ ቦታ ስለሆነ ትንሽ እንትን ያለ ነው። ወጣ ብዬ በቃ ልውል ይሰራል ወይስ በምን ነው ሀሳብ አለኝ ያለጋር እሺ እሺ፣ ወራ ብለው ደውሉልኝ።
እሺ